አታስቀምጥልኝ እዚህ ላይ ጠናት ስልኝ ቴስ የጥሪ ማዕከል
ደግም የነምደውል የሰርታ ደጋገምኩ ከንግድ ባንክ ልከፍል ነበረ ወረፋና እንትን አስቸግሮኝ እሺ እና በአባይ ባንክ ብታስተካክሉልኝ ብዬ ነበር። ቅድም ለስ- ለነገ ለስድስት ሰዓት ተኩል በረራ በስ ከናግሬያችሁ ኮድ ልካችሁልኝ ነበር እና ወደ አባይ ባንክ ብትቀይርልኝ ብዬ ነበር ከይቅርታ ጋር እሺ ችግር የለውም እ?
እቀይርልዎታለሁ እ?
እቀይርልዎታለሁ ችግር የለውም አንዴ ይጠብቁኝ ምን አልከኝ?
ይጠብቁኝ አንዴ
እ፣ አይ በጣም አስቸጋሪ ስለሆነ ነው እና እሺ።
አባይ ባንክ አሁን መሄድ እችላለሁ?
እኮ እኮ አንዴ ይጠብቁኝ ምዝገባውን ለያዘውና
እ።
ስሞን ይንገሩኝ ጋሻው ጋሻው ው- እ፣ ውዱ ጌቴ
በቃ ይችላሉ አባይ ባንክ አሁን ሌላ አዲስ ኮድ ደርሶታል
ሌላ አሁን- በሌላኛው ኮድ እ እ?
አሁን በአዲሱ ኮድ ነው አባይ ባንክ በአዲስ መከፍል?
ኮድ አባይ ባንክ ይከፍላሉ አዎ በሞባይል እሺ፣ ባንክ እሺ፣ በሞባይል አመ- ባንክ ሄዱ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን እሺ፣ እሺ፣ እሺ።